ያልደረሰ ይወርዳል ነበር።
እሺ የመቼ ነበረ ትእዛዙ?
አርብ ዕለት
ቁጥሩን ልንገርሽ text ላድርግልህ አንዴ።
ስልክ ቁጥር ነው order number አዎ፣ ስልክ ቁጥር ዜሮ ዘጠኝ አርባ አንድ አርባ አንድ
አርባ እሺ ስልሳ አንድ አስራ አንድ
ስልሳ አንድ አስራ አንድ
አዎ ቲማቲም፣ ሽንኩርትና አቮካዶ
ቲማቲም የትናንት ነበረ።
በእኔ ክሬት ተደረገ። የአርብ
አዎ
ሹፌር አታኝ ነው ነው አልተባለ ነበር ስላለ ሎኬሽኑ የት ነው?
አሸዋ ሜዳ አሸዋ ሜዳ።
አዎ
ያው ዛሬ አልወጣም።
እም
እዚህ ስለማልመጣ ነው የገፋው።
እህ?
እዚህ አልመጣም። አሸዋ ሜዳ አዲስ አበባ ውጭ አልመጣም። ለዛ ነው የገፋው።
አሸዋ ሜዳ ሩቅ ሆኖ ነው ወይስ አዎ location ኡ እዛ ድረስ ስለማይመጣ ነው።
ወይ strict እንዳደረጋችሁ ማሳወቅ ነው?
ይሄን አሁን refund ነው የሚደረግሉት ብሩ እህ?
ብሩ refund ይደረግሎታል።
So